ሄሎ ሄሎ፣ ሰላም ጤና ይስጥልን።
ጤና ይስጥልኝ ሙይስ ከቺስ ዳውሎት
አውቃለሁ። ስልካችሁ እኮ አለኝ፣ ደንበኛችሁ ነኝ።
ኦኬ ኦኬ፣ የቆየው መስራች
አይደለ?
አ፣ እሺ፣ አሁን ላይ እንዴት ናቸው? ሽፍን እየተጠቀሙ ነው?
ቲፕ አ፣ ትንሽ ቆየት አንድ ሁለት ሳምንት አልሆነኝም ብለሽ እም፣ ልክ ነው።
አንድ ሁለት- አልነበርኩም እዚህ ከተማ ውስጥ እና ወጣ ወጣም ብለን ነበር መስተካከል ያለበት ነገር ካለ ቢያሳውቁ ነው።
እ፣ እስካሁን እንጂ አሁን የሰሞኑን የሰሞኑን ገበያ አናውቅም እንጂ ከአሁን በፊት አ፣ አሪፍ ነበር።
አሪፍ ነበር። product ኦቹ ሰሞኑን- ሲደርሱት እንዴት ነው? ጥሩ quality ይደርሱታል?
ይደርሳል።
በሰዓቱ አ፣ ሲመጣል?
አሪፍ አሪፍ ነው በጣም በጣም መስተካከል አሪፍ ነው። እዛ ያለበት ወዲያው እንኳን ባይመጣ ውሎ ሌሎቹ የተረሱት እቃዎች ይመጣሉ።
okay የሌሉትም እቃዎች ብር ተመላሽ ይሆናሉ። አሪፍ ነው okay። እሱን እና ቆንጆ ነው። ቀጥሉበት።
እሺ። ተጨማሪ ይሄ እሺ።
product ቢኖር ብለው የሚያስቡት product ካለ ቢያሳውቁን። ይቅርታ እ፣ ምን አለ እንግዲህ እስካሁን ፈልጌ ያጣሁት ነገር የለም።
ሁሉንም ማግኘት ሁሉም አለ። አዎ ሁሉም አለ።
okay።
የዛን ባላገኘውም በሚቀጥለው ጊዜ እንድትለቁ አየዋለሁ እና okay አለ።
እንደሰጡ ምላሽ ከልብ እናመሰግናለን።
እሺ መልካም ቀን።
አመሰግናለሁ። እሺ ሰላም ነው።